ጤና ይስጥልኝ።
ኦ
ካሪፌን የደወልንልዎት መሀሌት እባላለሁ።
ማ- ምን አልክ?
አቶ ማ አቶ ተሙ መሐመድ ኖት?
አ
እሺ ደንበኛችን የደወልነው በአሪፍ ፔ የጥሪ ማዕከል አገልግሎት ዙሪያ ያሉትን አስተያየት ለመጠየቅ ነው። የተወሰነ ጊዜ ይኖሮታል?
ማ
ይሰማል ደንበኛችን?
አ
ከአሪፍ ፔ ነው የደወልንልዎት። አሪፍ ፔ ገንዘብ ማስተላለፊያ መንገድ ነው።
ማለት ማ- አሁን አማርኛ አልችልም፣ ኦሮምኛ ነግሮች
እሺ ደንበኛችን፣ ኦሮሚያ ቋንቋ ተናጋሪ ሰው ፈልገን በድጋሚ እንደውልዎታለን።
ኦሮምኛ
ኦሮሚያ የሚናገር ሰው እ፣ ባልደረቦቻችንን አመቻችተን እንደውልልዎታለን። እሺ
እሺ እሺ እሺ፣ መልካም ቀን ይሁንልዎት።